አንድ ጨዋታ ምናምን ሲወጣ ቦነስ የለውም እንዴ?
ምን አልኩኝ ነበር?
አንድ ጨዋታ ምናምን ሲወጣ ኦንላይን ተጫዋቾች
ቦነስ ይኖረዋል። total odd ክ ማለት ነው። ለጣልከው game ሲካፈል ከሀያ በላይ ከሆነ ይኖረዋል። እንደዛ ነው።
total odd ኤ
total odd ኡ ስንት ነው?
አይሰማያል
እሺ
total odd ኤ መቶ ስድስት ነጥብ አንድ ስለዚህ የወጣብህ game ስንት ነው?
የወጣብኝ ሁለት አባ ጨዋታ የእነሱን odd ነው የምናገኝ አይደለም የወጣብህ ሁለት ከሆነ odd ኡ ከፍ ያለም ቢሆን የለውም ቦነስ። አንድ game ብቻ ከወጣብህ ነው ቦነስ የሚኖረው ተካፍሎ ከሀያ በላይ ከሆነ ማለት ነው። ሁለት game ከወደቀ loss ነው የሚሆነው። hello እሺ ወይ
እሺ፣ ምን ነበር የፈለከው?
ሁለት አንድ አንድ game አንድ game ብቻ ከወደቀ ሌት ለ- የ- የወደቀውን game odd ነው ለጠቅላላ ማካፍለው።
አዎ ለሱ ስታካፍለው ከሀያ በላይ ከሆነ ይኖረዋል ቦነስ።
እሺ ግን እንደዛም ሆኖ total ወደ መቶ ምናምን ሆኖ ራሱ ሁለት game ከወደቀብህ ቦነስ አይኖረውም።
አዎ lose አንድ game ብቻ ሲወድቅብህ ነው ለ total odd ኡ ስታካፍለው ከሀያ በላይ ከሆነው ቦነስ ይኖረዋል። እንደዛ ከሆነ ትኬት ID ኡ ላክልንና check እናድርግ።
እሺ
እናመሰግናለን።